ሄሎ ሜላት ይዤ አቤት የስራ ባለፈው አምስት መቶ አስር ብር የተመላሹ ማለት ነው። አዲስ ካርድም ባይሆን ችግር የለውም አይደለ?
እ አምስት መቶ አስር ብር እም ተመላሽ አዲስ አሁን ለድጋሚ መጣው ድጋሚ የመጡ ሰዎች ከደረሰኝ የፈለገ አይመስለኝም እና ትቶ ሄዷል። በሱ እንትን ማለት አንችልም።
አልቆረጣችሁለትም ኢንተር ብቻ ብለነዋል። አልቆረጥ ነው
እም መቼ ነበር? ብዙ ቀን ጋፕ አለው እንዴ?
ትናንት ነው ትናንት ወዲያ ነው።
እም በቃ እሺ። ማን ነው ስሙ?
አብይ አብይ የሚል ነው።
አብይ የሚል እሺ።
አዎ።
በቃ ይሁን። በቃ እንደዛ ይቀመጥ። አት- አትቆረጡት። እሺ።
ችግር የለውም አይደለ?
አዎ ሰውዬው ብቻ መልሶ እንደጠየቀን ነው እንጂ
ነቅሽ